ዘጠና ይስጥልኝ።
አብሮ ስትልሽ ሰላም ነሽ?
እንደምን በስንት መከራ ነው ያገኘኋቸው።
ምን?
በስንት መከራ ነው ያገኘሁት። አምፑላን እንጣ ጠብታ መላሱ ነው አይደለ?
አዎ አዎ።
አታነሱትም።
እም፣ ይሄ እንደ ቅሬታ ነው። እ፣ ከዮርዳኖስ እሺ ወደ ምን ነበር የሚባለው? አጎና
ወደ መኖሪያ ቤት ነው።
አ፣ ወደ መኖሪያ ቤት ሳይሆን እ፣ ጤና ጣቢያ ሄደን ከጤና ጣቢያ ወደ ጥቁር አንበሳ refer ካዝ እንዚህ እንዲጻፍልን ነበር communicate አድርገዋል።
እ አጎና ጤና ጣቢያ communicate አድርገዋል።
communicate አድርገናል። አዎ
እሺ የታካሚ ስም ይንገሩን።
እ የታካሚ ስም ይንገሩን።
ግርማ ወልደየስ
የምን ታካሚ ናቸው?
እ፣ አጥ- አጥንት ላይ ነው ስብራት ነው። የመኪና አደጋ ደርሶበት ነው።
እሺ አሁን እዚህ የተጠየቅነው ከአቅማችን በላይ ነው። እዚህ ጥቁር እንትን ዮርዳኖስ ጋር ዮርዳኖስ ሆስፒታል ኦክሲጅን ይጠቀማሉ?
እ ኦክሲጅን ይጠቀማሉ?
አይጠቀሙም።
አይጠቀሙም። ደውዬላቸው ለአጎናዎች መልሼ እሺ።
እደውልልዎታለሁ።
እሺ እሺ